ጤና ይስጥልኝ የሽመል ጃማ እባክዎ ምን ልርዳዎት?
እሺ እንትን ፈልጌ ነበረ ወደ ቱርክ በረራ ለማካሄድ ወደ እና ቱርክ ስልኩን አዎ ስልክዎትን ሰጥተውኝ ነው ሰዎች።
እሺ ማግኘት እችላለሁ business class?
ለመቼ ነው የፈለጉት?
ለከን ለነገ ወዲያ ቱርክ የት ነው የፈለጉት? ኢስታንቡል?
ኢስታንቡል አዎ ኢስታንቡል ለነገ ወዲያ ማለት አርብ ነው?
አዎ እሺ መሰለኝ መ- ነዋ።
መመለሻ አለው ወይስ ደርስ መሄጃ ብቻ ነው?
ከነገ ወዲያ ወ- ሰኞ ቢሆን ደስ ይለኛል።
መመለሻው ዋ- ዋጋውን ዋጋውን ጠይቄሽ እህ ከዛ እኔ አይደለም የምልከው ዘመድ ነው የሚሄደው እና ዋጋውን ከጠየቅኩሽ በኋላ ልቆርጥ ፈልጌ ነው።
እሺ ስለዚህ ቱርክ የት ነው ያሉኝ? ኢስታንቡል?
ቱርክ ኢስታንቡል business class እሺ በሚመርጡት አየር መንገድ አለዎት?
አየር መንገድ አልመርጥም።
እሺ ትንሽ ይጠብቁኛል እባክዎትን ልይሎት።
እሺ እሺ
ሄሎ ሄሎ እሺ አመሰግናለሁ ስለጠበቁኝ። እ፣ ስለዚህ ችግር የለም።
የሚረክስ አየር መንገድ ያለው ፍላይ ዱባይ ነው።
እሺ ሰው እሱ ግን ቀጥታ አይደለም፣ አንድ stop አለው ዱባይ ላይ አርፎ ነው የት?
የሚወስዳችሁ ዱባይ።
ከዱባይ okay።
አዎ እሺ ስንት ነው እንትኑ ዋጋው?
ሰው እሱ
እህ እሺ ዋጋውን አንድ ጊዜ ትንሽ ደቂቃ ስጡኝ፣ አሁን መቼ ልንገረው?
ችግር የለም።
እሺ ሄሎ ሄሎ ይቅርታ፣ በጣም business class ነው ችግር አይደል የለም።
ያሉኝ?
ች- አዎ እሺ ይቅርታ፣ አንድ ጊዜ እያየሁሎት ችግር ነው።
የለም። ችግር የለም።
ሄሎ ሄሎ ይቅርታ አለውኝ። እሺ እያየሁሎት ነው።
እህ እሺ ችግር የለም። በቃ